ሄሎ ምንድን ነው system ኡ?
እየተስተካከለ ነው ወንድሜ።
እንዴ ብራችንን እኮ እንዳለ በላው እኮ።
አገባኝ። አሁን እንትን ይላል፣ እሺ ይመለሳል።
ምንም እንዴ system ኡ ብላችሁ እንዴት ነው እኛ
ምን አልከኝ?
እንዴ system ኡ ማለት እየተስተካከለ ነው ማለት ምን ማለት ነው?
እያስተካከልን ነው፣ ትንሽ ታገሰን። የ system ችግር ነው።
እንዴ እየተስተካከለ ነው። ትንሽ ይሄንን- ታገሰን።
እንዳለ ያረጋችሁትን እንዳለ ቲክቶክ ላይ ቀርጫለሁ ቀቋለሁ እንዳለ ማለት ነው። ሌባ ድርጅት ይሄ
ይቅርታ ወንድሜ፣ ምን እያልከ ነው?
ሌቦች ናችሁ እናንተ። እንዴ ታዲያ ሴት- ኢትዮጵያ አይደለሽ እንዴ አንቺ?
ይገባል፣ እያስተካከልን ነው። አሁን ይገባላችኋል አለ።
ምኑን ነው የምታስተካክዩ? እንዴ ምኑን ነው ምኑን ምን ለማድረግ ነው እንዴ? ብሬ ከተበላ በኋላ ምን ማለት ነው? የሌባ ተባባሪዎች እንዳለ እንዳል ተለቃቅመን የምገባው ሌቦች